የጤና መንግስት ቤት ረዴት ነሽ?
ማለት እንደነሽ ሰላም ነው አለሁልሽ።
አለ ከቤት ቤት ስደታ ብር ጠፍቶብኝ ነው።
እሺ
አ?
አሁን በደወልክበት ስልክ ነው?
ኧረ በሌላ ነው።
እሺ ንገረኝ ወንድሜ።
ኦኬ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ አንድ እሺ
አርባ ሰባት እሺ
አርባ ሰባት አርባ ሁለት ሀምሳ ሁለት ሺህ አምስት መቶ ብር
መቼ ነው አባ?
አስራ አምስት ነው አስራ አምስቱ አስራ አምስት ቀን ነው ቀኑ አስራ አምስት ነበረ
መቶ ብር ነው?
ሺህ አምስት መቶ ብር
ሄሎ ወንድሜ እ።
አስራ አምስት ማለት ነው አንድ ሺህ አምስት መቶ ብር የለም። እሺ
እ አንድ ሺህ አምስት መቶ ብር በአስራ አምስት የለም። መቶ መቶ ብር አስር- ነው እሱም ገብቶልሃል withdraw ው ነው withdraw ው እኮ የለም withdrawal የለም። በአስራ አምስት በአስራ አምስት የነበረው deposit ነው መቶ መቶ ብር እሱም ገብቶልሃል አለ የምትል ከሆነ ምናልባት በሌላ account ለም- ሊሆን ስለሚችል ሌላ account ካለ ንገረኝ
ኦጎ ፎቶውን ልላክልሽ ላክልኝ እሺ ቴሌግራም ላይ በዚህ ልላክልሽ በቴሌ- በቴሌግራም አዎ አዎ okay okay እሺ